ጤና ይስጥልኝ። ሁሉ ስፖርት በኮምደር ነው።
እንትን ነበረ ማታ ዊዝድሮ አድርጌ የሆነ ጨዋታ ሸንት
እም?
እንትን ብዬው ነበረ ዊዝድሮ አድርጌ
እሺ
እና ዊዝድሮ ሳደርገው ቴሌቪዥን ላይ አልገባም፣ አየር ላይ ነው የቀረው።
ዊዝድሮ
አ እሺ ጨዋታ ሸንት ዊዝድሮ ብዬ አሁን አይሰማኝም ድምጾት ደንበኛችን።
ጨዋታ አሸንፌ ነው የምልሽ።
እሺ withdraw አድርጌው ነበር ሁለት ሺህ ሁለት መቶ ነው እሺ እና ቴሌብር ላይም አልገባም። ከዛም ከአካውንቴ ላይ ይነበብ እሺ transaction history ውስጥ ይግቡና ያስተላለፉትን ያስተላለፉትን screenshot አድርገው ይላኩ
እሺ በ- በምን ላፊት
እ? ቴሌግራም ላይ እዛ የጥያቄ ምልክቱ ጋር አለ ቴሌግራማችን
ቴሌግራም